ሄሎ ሄሎ ሄሎ አቤት ሰላም ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን እ ስኬ ቴክኖሎጂ ተደውሎ ነበረ ከየት ሰማንያ ሶስት ሰላሳ ላይ እ እ ተደውሎ ነበረ።
በዚህ
አ አ
ኧረ አልተደወለም ምናልባት በስተናቸው ይሆናል ልጆች እንጂ ሰማንያ ሶስት ሰላሳ ሰባት ወይ አቢሲኒያ ሞክራለሁ ብለህ ደውለህ ይሆን?
አይደለ አይደለ እኔ አ- አጋጣሚ እኔ ገና አሁን ቤት መግባቴ ነው ልጆች ምናልባት ነክቶ ይሆናል እ አልደወሉም አ cash register ቦታ ነው የደወላችሁት አስመጪ ድርጅት ማለት ነው።
እ cash register machine
እ እዛ ላይ ተደውሎ ስለሆነ ነው።
አይ እኔ ይቅርታ ምናልባት እንግዲህ ቆይቼ በኋላ ልጆችን ጠይቃለሁ እንጂ የደወለው አይመስለኝም እ አይ ባንክ ቤት ከፈለግ ሌላ ነው ቁጥሩ ልነግርህ ፈልጌ ነው። ሰማንያ ሶስት ዘጠና ሰባት ነው የአቢሲኒያ
እሺ እሺ ታንኪ እሺ